hello hello
አቤት ወይ ይቅርታ መልሼ ደወልኩልዎት።
ችግር የለም እሺ እሺ check አድርጌ ነበረ እና እ፣ ሃይማኖት ላይ ነበር የገቡት።
እኮ ደውዬላቸው ወዲያው አዎ እ?
product ኡን እሷ ወስዳዋለች። እሱ ለ driver ኦቹ ብሩን transfer ስላደረገች ነው እና driver ኦቹ የእርስዎ ስልክ ስለጠፋባቸው ነው። እ፣ እ።
አሁን return እንዲደረግልዎታል። ትንሽ ይጠብቁ።
አሁን ዛሬ አዎ አዎ፣ ዛሬ በቃ እሺ እጠብቃለሁ እናቴ እሺ መልሰው ይደውሉልን ካልተመለሰልዎት። ግን አሁን ማን ብዬ ነግሬያቸዋለሁ፣ ልደውልልሽ እስኪ በዚህ ስልክ returned እንዲያደርጉ ነግሬያቸዋለሁ።
እኮ አንቺ ማን ብዬ ልደውል እስኪ እንደው እ?
ማሪቱ ማሪቱ ማሪቶሽ በቃ thank you ማሪቶሽ እሺ እሺ፣ መልካም ምሽት።